Hello? Hello?
ሄሎ ጤና ይስጥልን።
ሄሎ ሄሎ ጤና ይስጥልን።
እ ጤና ይስጥልን።
እግዚአብሔር ይመስገን።
ስሊን ቴስት ነው ምስ ነው የምንደርደውት።
እ እንትን ኢንተርኔት ቁጥር ነበረ
ተሳስተዋል። ስሊን ቴስት ነው ምስ ነው የደወሉት።
እ ስሊን ቴስት ነው ምስ ነው የደወሉት። ተሳስተዋል።
ማለት ስሊን ቴስት ነው ምስ ሪል ስቴት ነው የደወሉት። ተሳስተዋል።
የኢንተርኔት ቁጥር ነበረ አልኩኝ።
የኢንተርኔት ቁጥር አዎ ኢንተርኔት ቁ- ቁጥር ኢንተርናሽ ምን አሉኝ?
ምንድን ነው የሚባለው? ተ- እንትን ቴሌው
ቴሌ አይደለም። ተሳስተዋል።
እ ቴሌ አይደለም የደወሉት። ተሳስተዋል።
ቢሮስ
ስሊን ቴስት ነው ምስ ነው ይሄ የደወሉት።
እሺ ቤተክርስቲያን ሆኜ ነው በኋላ ነው የሚደውለው።